ሄሎ ጤና ይስጥልን Best Bet
deposit ነበር እንትን እሺ
እና እስካሁን የለም ብሩ። ወይ ወደ account መመለስ አይችልም ብሩ። እዚህ ወይ shop ሂጄ ላስገባ ነው።
እ፣ ሲ- ከ CBE ያስገባህበትን message ልከህልን አለኛ
አይ አላኩም።
እኮ እሱን ላክልን። እሱ ያስፈልጋል። መመለስ አይቻልም። already ከንግድ ባንክ ስለወጣ
እኮ አዎ፣ ከፊ- እናሳውቅልህና ይገባልሃል ወደ Best Bet።
እኮ አዎ፣ ቴሌግራም ላይ አሁን ግን እንትን እያልኩ ነበር፣ በመሀል እየመለሱልኝ አይደለም እንጂ እሺ ማን ልበል ስምህን? እሺ ቴሌግራም ላይ አቤ አቢ አዎ፣ አቤ አቤ
የሚያወራ ሰው የለም።
አዎ እኮ አልመለሱልኝም። ጽፌላቸው እሺ ነበር።
አንዴ hi ቤዛ በለኝና አላገኝና check ላድርግልህ።
እሺ አንዴ ብቻ deposit እንትኑ ላክልኝ ብሎኝ ነበር።
እሺ ከዛ screenshot ልክ ያለው እሺ አንዴ ላገኘው። በጣም ብዙ እስከ አራት መቶ ምናምን text ስለሆነ ለዛ ነው ያላየ ነው። ይቅርታ። አንዴ hi ቤዛ በለኝና check ላድርግልህ። እሺ እሺ እሺ እሺ